ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ የምንወደው
ሰላም ነው።
እግዚአብሔር ይመስገን።
ትናንት የሆነ virtual game ተጫወቼ እሺ የሆነ ብር በልቼ ነበር። ከዛ withdraw አድርጌው የለም ቴሌ- ወደ ቴሌብርም አልገባም ወደ አንተ እሺ ከ transaction history ላይ ልከውት ያልገባልዎትን ምልክት አድርገው screenshot አድርገው በቴሌግራም ይላኩልን።
ማለት ትራንዛሽ ትራን እኮ ስላልገባኝ እኮ ነው። ምኑ ላይ ነው የማገኘው?
ሞር የሚላለ ወይም ተጨማሪ የሚላለ ያ እሺ አካውንቶ ሲገቡ እኮ አካውንት ውስጥ ስገባ ሞር የሚለው እንትኑ ላይ እንትኑና የሚያወጣው ይሄ ኖርማል ቤቲንግ ስመድ ስመድብ
እላይ ያለው ሞር አይደለም፣ ታች ያለው ሞር ነው የሚነጉት። አካውንት እኮ- ውስጥ ገብቶ ታች ያለች ሞር የምትል እና እሺ ስሞት ምናምን የሚመጣበት ዋሌት የሚመጣበት አለ አይደለ?
እም፣ እሱ ጋር ነው transaction history ያለው።
አዎ፣ transaction history አዎ፣ እሺ እሺ ከዚያ እሱ ባንክ እሱ transaction ውስጥ ገብቶ ያገኙታል።
እሺ እዛ ላይ እሺ።
ያልገባልዎትን ምልክት አድርገው screenshot አድርገው በቴሌግራም ላኩ።
እሺ እሺ መልካም ቀን።
እሺ መልካም